ጤና ይስጥልን ቤስት ቤት ረዴት ነኝ የምንረዳው
እንትን ነበር ከድሮ አድርጌ ነበረ ከቤስት ቤት ላይ ማለት ወደ ትቤት እሺ
እና እንትን አለ አልገባልኝም።
አሁን የደወልክበት ነው የቤስት ቤት ቁጥር አዎ ስንት ብር ነው
ሶስት ሺህ ብር
አንዴ ጠብቀኝ ቼክ ላድርግልህ ወደ ቴሌ ብር account ነው አይደለ አዎ አዎ
confirm አድርጌልሃል እሺ ትንሽ ቆይቶ እሺ ይገባል thank you check በጣም አድርገው አሁን ገብቶልሃል እሺ እሺ እህቴ፣ በጣም እሺ መልካም